የገላትያ መልእክት ምዕራፍ ሁለት ወእምድኅረ አሰርቱ ወአርባዕቱ ዓመት አረጉ ካይበ ኢየሩሳሌም ምስለ በርናባስ ከአስራ አራት ዓመት በኋላ ዳግመኛ ከበርናባስ ጋር ወደ ኢየሩሳሌም ወጣሁ። ወነሳእክዎ ለቲቶ ቲቶንም አስከትዬው ወጣሁ። ወአረጉ በዘአስተርአየኒ ወጥተህ ተነጣጠር ባለኝ ጊዜ ወደ ኢየሩሳሌም ወጣሁ። ወነገርክዎሙ ዘከመ መሃርኩ ወሰበኩ ለአሕዛብ ባሕቲትየ ለእለ ይትሄዘውኒ ከመ ለከንቱ እረውፅ ወእትባደር ከንቱ ኦሪትን ለማስተማር እንድሮጥ እንድቀዳደም ለሚጠረጥሩኝ ሰዎች ለሐዋርያት ያስተማረኝ ሳይኖር አጋዥ ሳልሻ ብቻዬን ለብቻዬ ወንጌልን ለአሕዛብ እንዳስተማርኩ ነገርኳቸው። ወቲትወሰ ዘምስሌየ እንዘ አረማዊ ውእቱ እያገበርክዎ ይትገዘር ከኔ ጋራ ያለ ቲቶንም አረማዊ ሲሆን ግድ ተገዘር አላልሁትም። በእንተ ቢጽ ሐሳውያን ቢጽ ሐሳውያንን ደስ አይበል ብዬ አንድም ግድ ተገዘር አላልሁትም። ሥርዓት እንዳይደለች አውቄ ወበእንተ ቢጽ ሐሳውያን ይላል። ቢጽ ሐሳውያንን ደስ አይበል ብዬ አንድም የቢጽ ሐሳውያንንም ነገር ነገርኋቸው። እለተባውኡነ ከመያስተሃይ ጽዋ ለግእዛንነ ዘረከብነ በኢየሱስ ክርስቶስ በኢየሱስ ክርስቶስ ያገኘናት ግዛነ ነፍስ ወንጌልን ይነቅፏት ዘንድ በመምህርነታችን ጥልቅ ብለው የገቡ ከመይቅንዩነ እለኢነሐስቦሙ ወኢ ከመምንትኒ ያስተምሩናል ብለን የማንጠረጥራቸው ወይ ከመምንትኒ ኢተቀነይነ ሎሙ አሃተሂ ሰዓተ ጥቂት ሰዓትስ እንኳ ምንም ምን ያልተማርንላቸው ከመይጽናዕ በሀቤክሙ ጽድቀ ትምህርት እውነተኛው ትምህርት ለእናንተ ይረዳ ዘንድ ወለሰ ይብሉ መኑ ከማነ እፎ ኮኑ እሙንቱ ትካት እንደኛ ማን የሚሉ ቢጽ ሐሳውያን ቀድሞ እንደምንነበሩ እያጽህቀኒ እንግር ወእያጽህቀኒ እንግር፣ ነገር ግን ልናገር አያተጋኝም። አንድም እንደኛ ማን የሚሉ ቢጽ ሐሳውያን ቀድሞ እንደምን እንደነበሩ ልናገር አያተጋኝም። እስመ እግዚአብሔር እያደሉ ለገጸ ሰብእ እግዚአብሔር ፊት አይቶ አያዳላምና። ወእሉሰ በርእሶሙ አልቦ ዘወሰኩኒ ምንተኒ ከመ ይቅንዩነ እለ ኢነሐስቦሙ ወኢ ከመ ምንትኒ ኢተቀነይነ ሎሙ አሃተ ሰዓተ ብሎ ነበርና ቢጽ ሐሳውያን በአይምሯቸው ምንም የጨመሩልኝ የለም። ዘእንበለ ዳእሙ አእሚሮሙ ከመ ተአመነኒ ትምህርትየ በሀበ አሕዛብ እለ ኢተገዝሩ በከመ ትምህርቱ ለጴጥሮስ በሀበ አይሁድ እለ ተገዝሩ። የጴጥሮስ ትምህርት በግዙራን በአይሁድ ዘንድ እንደተረዳለት የኔም ትምህርት በቆላፋን በአሕዛብ ዘንድ እንደተረዳልኝ አውቀው። ወውእቱ ዘአርድኦ ለጴጥሮስ በመልእክቱ ዘመንገለ ግዝረተ አይሁድ አርድአኒ ጴጥሮስን ግዙራን አይሁድን በማስተማር የረዳው እሱ ሊተኒ ውስተ ቁልፈተ አሕዛብ እኔንም ቆላፋን አሕዛብን በማስተማር እንደረዳኝ አውቀው ቀኑብኝ ቀኑብኝ እንጂ አልቦ ዘወሰኩኒ ወአእሚሮሙ ጸጋሁ ዘወሃበኒ ያዕቆብ ወኬፋ ወዮሐንስ እለ ይብልዎሙ አእማድ እሙንቱ አእማድ የሚሏቸው ያዕቆብ ኬፋ ዮሐንስም የሾመኝን ሐዋርያነት አውቀው የማንወሙ መጠውኒ ቀኝ እጃቸውን ሰጡኝ። ጽና እንጽና ለማለት ለመሃላ አንድም ወእሉሰ በርእሶሙ አልቦ ዘወሰኩኒ ምንተኒ ወኢአረጉ ኢየሩሳሌም ሀበ ሐዋርያት ቀደምትየ ብሎ ነበርና ሐዋርያት በአይምሯቸው ምንም ምን የጨመሩልኝ የለም። ዘንበለ ዳእሙ አእሚሮሙ ከመተአመነኒ ትምህርትየ በሀበ አሕዛብ እለ ኢተገዝሩ በከመ ትምህርቱ ለጴጥሮስ በሀበ አይሁድ እለ ተገዝሩ። የጴጥሮስ ትምህርት በግዙራን በአይሁድ ዘንድ እንደተረዳለት የኔም ትምህርት በቈላፋን በአሕዛብ ዘንድ እንደተረዳልኝ አውቀው ወውእቱ ዘአርድኦ ለጴጥሮስ በመልእክቱ ዘመንገለ ግዝረተ አይሁድ አርድአኒ ጴጥሮስን ግዙራን አይሁድን በማስተማር የረዳው እሱ እኔንም ቆላፋን አሕዛብን በማስተማር እንደረዳኝ አውቀው ወአእሚሮሙ ጸጋሁ ዘወሃበኒ ያዕቆብ ወኬፋ ወዮሐንስ እለ ይብልዎሙ አእማድ እሙንቱ። አእሚሮሙና አእሚሮሙ አንድ ወገን የሆነኝንም ሐዋርያነት አውቀው አእማድ የሚሏቸው ያዕቆብ፣ ኬፋ፣ ዮሐንስ ቀኝ እጃቸውን ሰጡኝ እንጂ አልቦ ዘወሰኩኒ ለተአምሆ መምህሮችማ ቢሆኑ ከፍ ብዬ ከጉልበታቸው ዝቅ ብዬ ከጫማቸው እጅ ባልነሳኋቸውም ነበርን ለማለት ምስለ በርናባስ ከመንሳተፍ ምህሮ አሕዛብ ምህሮ አሕዛብ በርናባስና እኔ ወንጌልን ለአሕዛብ እናስተምር ዘንድ ወሙንቱ ይሁር ወሀበ አይሁድ እነሱም ወደ አይሁድ ሂደው አይሁድን ያስተምሩ ዘንድ ወንህነኒ ሀበ አረሚ እኛም ወደ አረሚ ሂደን አረሚን እናስተምር ዘንድ ዳእሙ ከመንዘከሮሙ ለነዳያን ያዘዙንስ ይህታ አስተዋጽኦውን አወጣጡ ብለው አንድም ነገር ግን አስተዋጽኦውን አወጣጡ አሉን። ወበንተዝ ጽሕቁ እግባሮ ለዝንቱ ስለዚህ ይህን አስተዋጽኦውን ላወጣጣ ወደድሁ። ወአመ መጻ ኬፋ አንጾኪያ ተቃወምክዎ ቅድመ ገጹ ኬፋም ወደ አንጾኪያ በመጣ ጊዜ ፊት ለፊት ተከራከርሁት። እስመ ግዕዝዎ ነቅፈውት ነበርና እስመ ዘንበለ ይምጽኡ እደው ማህበ ያዕቆብ በልአ ምስለ አረሚ ከያዕቆብ ዘንድ የተላኩ ሰዎች ሳይመጡ ከአረሚ ጋር ስለበላ ዋመ መጹ ተግሂሶሙ በመጡም ጊዜ ተለይቷቸው ነበርና እስመ ፈርሆሙ ለእለ እምአይሁድ ከአይሁድ ወገን የሚሆኑትን ስለፈራ ወበዝሁ እለ ገቡ ሀበ ዝንቱ ግብር እምአይሁድ ከአይሁድም ወገን ወደዚህ ወደ ነቀፋው የተመለሱ ብዙ ናቸው። ወበርናባስኒ ሀብረ ምስሌሆሙ በርናባስም ከነሱ ጋር በነቀፋው አንድ ሆነ። ወአድለወ ሎሙ ደስ አሰኛቸው። ወሶበ ርኢኩ ከመ እያርትኡ እግሮሙ ሀበ ጽድቀ ትምህርት ወደ እውነተኛው ትምህርት ወደ ወንጌል እግረ ልቡናቸውን እንዳላቀኑ ባየ ጊዜ እቤሎ ለኬፋ በቅድመ ኩሎሙ ኬፋን በጉባኤ ጠየቅኩት። ወሶበ ተባሕተወ ተሰአልዎ ይላል መምህሬማ ቢሆን ብቻዬን ባልጠየቅኩትም ነበር ብቻዬን ባልጠየቅኩትም ነበር ለማለት ወሶበ አንተ እንዘ አይሁዳዊ አንተ በሕገ አረሚ ትነብር ዋኮ በሕገ አይሁድ አንተ አይሁዳዊ ስትሆን በአይሁድ ስርዓት ያይደለ በአረሚ ስርዓት የምትኖር ከሆነ እፎ እንከ ታጀብሮሙ ለአይሁድ ይትየሃዱ አረማውያንን ግድ ተገዘሩ ለምን ትላቸዋለህ? ወእንዘ ንሕነ እለ እምፍጥረትነ አይሁድ ዋኮ እምአሕዛብ ኃጥኣን የእኛም ትውልዳችን ከኃጥኣን አሕዛብ ያይደለ ከአይሁድ ስንሆን ተገዘሩ ለምን ትላቸዋለህ? እስመ ነአምር ከመ ኢይጸድቅ ሰብእ በገቢረ ሕገገ ኦሪት ዘእንበለ ዳእሙ በአሚን በኢየሱስ ክርስቶስ በኢየሱስ ክርስቶስ በማመን ነው እንጂ ሰው ሁሉ ሕገ ኦሪትን በመፈጸም እንዳይከብር እናውቃለንና። እፎ እንከ ታገብሮሙ ወንህነኒ ማንሻ ነው። አንድም በኢየሱስ ክርስቶስ በማመን እንጂ ሰው ሁሉ ሕገ ኦሪትን በመፈጸም እንዳይከብር እናውቃለንና ወንህነኒ አመነ በኢየሱስ ክርስቶስ እኛም በኢየሱስ ክርስቶስ አመን ወበሃይማኖትነ ቦቱ ንጸድቅ በእሱ በማመናችንም እንከብራለን። ዋቆ በገቢረ ህገ ኦሪት ህገ ኦሪትን በመፈጸም ያይደለ እስመ በገቢረ ህገገ ኦሪት እይጸድቅ ኩሉ ዘነፍስ ስጋዊ ደማዊ ሰው ሁሉ ህገ ኦሪትን በመፈጸም አይከብርምና። ወመሰ እለንፈቅድ ንጽደቅ በክርስቶስ ኮነ ከመሃጥአን ስጋዊ ደማዊ ሰው ሁሉ ህገ ኦሪትን በመፈጸም የሚከብር ከሆነ በክርስቶስ ልንከብር የምንወድ እኛ እንደ ኃጥአን ሆን። ክርስቶስ እንከ ማንሻ ነው። ክርስቶስ እንከ ላይከ ኃጢአትኑ እንጋ በክርስቶስ ልንከብር የምንወድኛ እንደ ኃጥአን ከሆን ክርስቶስ ላይከ ኃጢአት ነውን? ላይከ ኃጢአት ነዋ? ሐሰ አይደለም። እመሰኬ ዝኮ ዘነሰትኩ ኪያሁ ክመ አሐንጽ አላውየ ረሰይኩ ርእስየ ያንስ የተውሁትን ሕገ ኦሪትን የማስተምር ከሆነ ከሕግ የወጣው ሆንሁ። አንሰኬ እምሕግ ዘቀዳሚ ሞትኩ። እኔስ ከቀደመው ሕግ ከኦሪት ተለይቻለሁ። ከመ እህየው በካልእ ሕግ ለእግዚአብሔር ከኦሪት ካልእ በሚሆን ሕግ በወንጌል እግዚአብሔርን በማገልገል ጸንቼ እንወር ዘንድ ወተሰቀልኩ ምስለ ክርስቶስ ከእሱ ጋር ተዋህዶ ለመኖር። አንድም ክርስቶስ ነፍሱን ከሥጋው በመስቀል እንደለየ ከኦሪት ተለይቻለሁ። ሕይወትየሰ ሀልቀት በኦሪት የምንወራት ኑሮየ አለፈች፣ ተፈጸመች። ወበሕይወተ ክርስቶስ ሃለውኩ በክርስቶስ ሕግ በወንጌል ጸንቼ እኖራለሁ። ወዘኒ ዘአሃዩ ይእዜ በሥጋዬ በአሚን በወልደ እግዚአብሔር አሃዩ ዘአፍቀረኒ። ዛሬም በሕይወተ ሥጋ የምንወረው አነዋወሬ ኑሮዬ የወደደኝ ወልደ እግዚአብሔርን በማመን ነው። በማመን እንወራለሁ። አሃዩ ባለው አሃዱ ይላል። የወደደኝ አንድ እሱን ብቻ በማመን ነው። ወመጠወ ርእሶ በእንቲአየ ስለ እኔ ራሱን ለሕማም ለሞት አሳልፎ የሰጠ እይክህድ ጸጋ እግዚአብሔር የሾመኝን ሐዋርያነት አንድም ያደረገልኝን ቸርነት አሉ አልልም። እመሰኬ በገቢረ ሕገ ኦሪት ይጸድቁ ሕገ ኦሪትንስ በመፈጸም የሚከብሩ ከሆነ ለከንቱኬ ሞተ ክርስቶስ ለከንቱኬ ሞተ ክርስቶስ የክርስቶስ ሞቱ ላይረባ ነዋ።